Al- ሄደ እባክዎትን ምልክት ሄሎ
ሄሎ ሄሎ ሄሎ
ወይ አይሰማም?
ይሰማኛል ይሰማኛል ከንግድ ባንክ ነበረ ምደውልልክ
እሺ branch
እሺ ATM ሞልተ ነበር አይደል?
የቱ አለ
ድምጽ ያስተጋባል፣ ይቅርታ።
የተሳሳተ ቁጥር ነው መሰለኝ የደወሉት። የ- የአጭር ቁጥር የ home entertainment ላይ ነው የደወሉት እንጂ የግለሰብ ቁጥር ላይ አለ።
እሺ ይቅርታ።
መልካም ቀን።
እሺ።